ቀን ያመንኩትን አውቀዋለሁ የተከተልኩትን አውቀዋለሁ እኔ ያመንኩትን አውቀዋለሁ ተስፋ ያረኩትን አብርሃም የተስፋውን ቃል አምኖ በእምነት ወጣ እርግጠኛ ሆኖ ከዓለም ሀብት ባለጠግነት በክርስቶስ ታምኖ መገፋት ብድራቱን ሙሴ ትኩር ብሎ አይቶ ኖረ ለሕይወት የሚያልፈውን ትቶ ይህን ጌታ አመንኩት ታምኖልኝ ነው ያየሁት አምነዋለሁ አምነዋለሁ ልቤ በሱ ጽኑ ነው ይህን ጌታ አመንኩት ታምኖልኝ ነው ያየሁት አምነዋለሁ አምነዋለሁ ልቤ በሱ ጽኑ ነው አባቶቼ የእምነት ስንቅ ሰንቀው ከድካም በረቱ የያዙትን አውቀው እግዚአብሔር በኑሯቸው ገኖ ታመናቸው ከእሳት አድኖ ምስክሮች ሆኑ ድል ያስታለፉ በእምነታቸው ዓለምን አሸነፉ። ይህን ጌታ አመንኩት፣ ታምኖልኝ ነው ያየሁት። አምነዋለሁ አምነዋለሁ፣ ልቤ በሱ ጽኑ ነው። ይህን ጌታ አመንኩት፣ ታምኖልኝ ነው ያየሁት። አምነዋለሁ አምነዋለሁ፣ ልቤ በሱ ጽኑ ነው። Waknamame koftamane isamane hondo naftole Waknamane koftamane isamane hondo naftole Waknamane koftamane isamane hondo